አቤት ሰላም አብሮ ሰላም ሰላም በመስተለኝ ሰላም ጤና ይስጥልን ቤተሰቤት አብሮ ይስጥልን። አምስት ሺህ ደግሞ አሁን ህዝብ ድሮ ብዬ ነበረ። ምን ይዤ ነው አየር ጋር የሚቀረው?
እሺ አልገባልም አንዴ መስመር ላይ ጠብቅኝ እሺ ላስተላልፍልህ እሺ እሱ ጋር ፕሩፍ ካላደረጋችሁት በቃ እ?
እሱ ጋር ፕሩፍ ካላደረጋችሁት አይገባም ቀጥታ ማለት ነው። ሰሞኑን እያስቸገረ ነው።
እሺ ቆይ አንዴ መስመር ላይ ጠብቅኝ
አቤት እሺ ጤና ይስጥልን ቤተሰቤት ምን ነበር አብሮ ይስጥልን። አሁን የደወልኩት ነኝ እና አምስት ሺህ ብር withdraw ብዬ አየር ጋር ቀርቶብኛል።
እሺ መቼ ነበር
አሁን ቆየት ንገረኝ እሺ የቤተሰቤት ቁጥርህን የደወልክበት ነው እሺ አምስት ሺህ approve የሚደረግ ነው ወደ ዜሮ ዘጠኝ አስራ ስድስት
አርባ ስድስት አርባ ስድስት ሰማንያ ሰባት ሰማንያ ዘጠኝ እሺ ሌሌ አ እሺ እሺ እሺ ነው።
ያው አሁን check አድርገው እሺ ገብቷል አሁን ገብቷል ቼክ አድርገው ሄሎ ሄሎ ገብቶላል አሁን check አድርገው እሺ ጨርሶኛል። ቴንኪው እሺ እሺ እናመሰግናለን እሺ እሺ